hello hello ወዬ ቆይ እ እ ቆይ check እያደረገችልሽ ነው እኮ ልጅቷ
ሽማ እሺ
አይ ስ- ስ- ስለኛ ያው የእንትን ልትነግረኝ ብዬ ነው ምን ሰው የትናንትና
የወጡትን
አይ እንትን
ትክክል ነገር ካለ እና መንገድ እኮ
ሰዎች ወደ ቤቷ ይሄዳሉ ወይ?
መስመር ላይ ትጠብቂኛለሽ እማ እሺ አሀ አልዘጋሁትም እንዴ እሺ እ ወይ ትጠብቂኛለሽ ያለሽ